ብሉስታሮች ጫሽሞቁ ናቸው።
እዛ ጋር ብታያት
በጉልበት አይሰራም፣ በጉልበት አይሰራም ያሉኝ እዚህ ጋር ወስጄ ሄሎ ሰላም ጤና ይስጥልኝ ቤተሰቦች እስከዳርነኝ እባካችሁ ነው
እንትን ዊድሮ አድርጌው ሪኩዌስት ይለኛል።
ዊድሮ አድርጌ ምን ይለኛል አልገባልኝም። withdraw request ውስጥ ሳየው እንትን እንትን ብዬ መስመር ያሳየኛል።
ምን ይለኛል አባ ምንድን ነው ይላል ግን ቀይ መስመር ይለኛል አዎ እንትን ወደ account ኤም አልገባም እዚህ ላይም አልቀረልኝም።
አልቆረጠም
እም?
account ም አልቆረጠም አባ
አዎ አልቀረም። አል- ወደ account ኤም አልገባም እዚህ ላይም አየር ላይ ነው በቃ እኮ እ፣ ብሩ መውጣቱንም ከ account መጀመሪያ ከነበረበት እ፣ ብርም ላይ አል- አልቀነሰም አይደለ አዎ
ማለት ደጋግሞ ሞክረው አባ ምንድን ነው የሚልህ ቀይ ነገር ታየኛል አልከኝ withdraw አረኩኝ ማታ ማለት ነው። ሶስት መቶ ብር ወደ ቴ- የተጫወትኩኝ game ኡ ከክ በቃ ልተኛ ፈልጌ እሺ
ከዛ ወደ account ኤ withdraw ሳረገው ወደ account ኤ አልገ